hello ይቅርታ ተቋረጠ።
ካርድ ነው መሰለኝ።
እኛ እኛ መደወል ነበረብን። ይቅርታ አይ ችግር የለም ችግር የለም።
እሺ። እና አዳምጠውኛል ያልኩትን
አ አ ልድገመው
ወይ ልድገመው ወይስ አዳምጠውኛል?
ችግር የለም ሰምቼሻለሁ እህ?
ሰምቼሻለሁ።
እሺ። እና እ፣ እንዴት አዩት ሀሳቡን ይዘን የመጣነውን ሀሳብ እንዴት አዩት?
አይ ጥሩ ነው ካሉ አሉት ከተባሉት እ፣ ምክሮቻችሁ እናንተ የተሻለ ይመስላል ማለት ቀጣይነት አለው።
አዎ
ቀጣይነት አጠያያቂ ብዙ ጊዜ
አይ ቀጣይነት ይኖረዋል።
ቆይቷቸዋል ወይ? አ፣ ራስ ተጀምሮ ነው እንደሆነ ነው እ፣ አ፣ እና እርስዎም ይህን መልካም ሀሳብ ነው ካሰቡና ከኛ ጋር ለመስራት ደስተኛ ከሆኑ plus ደግሞ provide application አለን Play Store ላይም App Store ላይም አለ።
እሺ እሱን አውርደው እሱ ላይ መመዝገብ ይችላሉ። እ፣ በተጨማሪም ደግሞ በቴሌግራም አትዊ plus ሰባ አራት ሰማንያ ወይም ደግሞ ስልክ ቁጥር እልክልዎታለሁ እችላለሁኝ እሱ ላይም መመዝገብ የሚ- ይችል- የሚችሉ ይሆን ማለት ነው።
በቃ ስልኩን ላኪልኝ ከው ስለምዘግነው ስልክ ቁጥር ምንም አይነት ሀሳብን ቢኖሮት አስተያየትም ጥያቄም ቢኖሮት በማንኛውም ሰዓት መደወል ይችላሉ። እ፣ የያዝነው ሀሳብ ደግሞ መልካም ነው ብሎ የሚያስቡ ከሆነ ለባቸው የሚገኙ share ይችሉ ማለት ነው።
እንግዲህ እኔ ውጤቱን አይቼ ነው።
ስለዚህ ጥሩ ከኛ ጋር hello አንድ ማየት saving investment ም ነው። ስለዚህ አብረው እሺ እሺ እሺ፣ በጣም ነው የምናመሰግነው። መልካም ቀን እልካለሁ።
ችግር የለም።
እሺ፣ እሺ፣ ስልኩን እሺ።
ስልኩን አዎ፣ ላኪልኝ አዎ፣ እሺ፣ እሺ።